Hello ጤና ይስጥልኝ ቤት ቤት
እንዴት ናቸው?
ሰላም ነው አለን አለን አለን። ቤትቢት ላይ የሆነ ብር withdraw አድርገን እሺ
ከዛም pending ሁለት ጊዜ failed ይላል፣ እም፣ አንድ ጊዜም pending ይላል።
በዚህ በደወሉበት ቁጥር ነው
አዎ
መቼ ነበረ
ዛሬ አሁን
እሺ
አስር ሰዓት ላይ
አስር ሰዓት ላይ እሺ ስንት ብር ነበር
አምስት ብር
አምስት መቶ ብር okay በ voucher ነው ያወጡት ይሄንን ገንዘብ በ voucher ስለወጣ ነው pending የሚለው በ voucher የወጣ ገንዘብ ኮድ ይሰጦታል ኮዱን የቤት ቤት ሱቅ ይዘው ሄደው ነው ገንዘቡን መቀበል የሚችሉት
አሁን ወደዛ መመለስ አልችልም።
ወደ ቤት ቤት account ኡ መመለስ ይችላሉ ግን ትንሽ ተጫውተውበት ነው መውጣት የሚችለው ገንዘቡ ማለት ነው okay በቃ ቤት ቤት እንትኑ ላይ መልሱለት።
ወደ ቤት ቤት አዎ እርስዎ ነው የሚመልሱት step ኦቹን ልንገሩት ልላክሉት በቴሌግራም
እሺ ላክ በዚህ ቁጥር ቴሌግራም ይጠቀማሉ እ? አዎ
እሺ መስመር ላይ ይጠብቁኛል እሺ